ጤና ይስጥልኝ ስፖርት ነው ባኮ የምንወደው።
ጎንደር ቅርንጫፍ አለው እንዴ?
ጎንደር እ
የሳይድበት ስልክ ልንገሩት ያዙ።
እ እ
ቁበት ስልክ የያዙ ልንገሩት
እሺ አለ ግን ቅርንጫፍ እዚህ ጎንደር እኮ እሱን እኮ ነው እንዲጠይቁ ነው። አሁን ክፍት የሆነውን እኛ አክቲቭሊ ስለማናውቀው እ የሚያውቅ ሰው ስልክ ልስጡት።
እሺ ዘጠኝ ሀያ አንድ ዜሮ ዘጠኝ ሀያ አንድ ሰባ ስምንት ሰባ ስምንት አርባ ዘጠኝ ሀያ ሁለት አርባ ዘጠኝ ሀያ ሁለት ሀያ አንድ ስንት ነው ያልሽው?
ዜሮ ዘጠኝ ሀያ አንድ ሰባ ስምንት አርባ ዘጠኝ ሀያ ሁለት አርባ ዘጠኝ ሀያ ሁለት ሀያ አንድ ሰባ ስምንት እሺ